ጤና ይስጥልን በኤስቤስ ረዴት ነው የምንረዳው ታብሎ ስለሆነ እንጅራው ለማድረግ ፈልጌ ያው ባንኩ ስለሚያስቸግረኝ አ በቴሌ ብር ላደርገው ነበር።
ትችላል
እ እ ትችላለህ።
እሺ ዲፖዚት ውስጥ ገባው።
ከዛ ዊዝድሮ የምትላለች ከላይ አ ዊዝድሮ ትለውና እ
እሺ ከዛን ቻፓ ነው ወይስ በታች ቻፓም ነው?
ወደ ራስ ቴሌብር አካውንት ነው የምታደርገው አዎ ቴሌ ብር አካውንት ወይ አዎ ቴሌ ብር አካውንቱን በከፈትክበት ማለት ነው።
አ
በቃ ገባበትን አንድ ነው በሳንቲም ፔይ ቴሌብር መረጥና ስልክ ቁጥርና አስገብተው ዊዝዶ ስትለው ይገባላል።
ኦኬ
እሺ
እሺ